approve እንድታደርግልኝ ነበረ።
እሺ፣ በደወሉበት ቁጥር ነው።
አባች
ስንት ብር ነው?
ሁለት ሺህ ብር እንትን ወይ
እሺ፣ አፕሩቭድ አድርጌያለሁ። አሁን ይገባል። እሺ፣ ቼክ አድርግ።